አለን ወዬ አሁንም እኮ ብደውልላት አታነሳም። አገኘሻት?
እየመጣሁ ነኝ አለች። እንግዲህ ወዴት? ወደ እናንተ ብላለች።
አለሙ ይዟት መጣ።
እ?
አለሙ ይዟት መጣ።
አዎ አይ አለም ወደ በትራንስፖርት ልመጣ ነው አለች።
እሱ ናት በይ።
እውነት ታክሲ ግን አለ አራት ኪሎ እ?
አራት ኪሎ ታክሲ አለ እኔ ከፊያ አላውቅም። እንደምን ምን ይባል አራት ኪሎ ላጣለኝ አለች። የራሷ ጉዳይ ታያስበክ እንደፈለገች ትምጣ።
ተመለስ ብላው ነው አለሙ እ?
እ፣ ተመለስ ብላው ነው አለሙ አለሙ መቼ ተመለስ ሄደላት አልሄደም። እሱን ነው እንዴ አዎ አልሄደላትም።
እኔ ነይ ልላት ነበረ እ?
እኔ እኮ ነይ ልላት ነበረ እኮ አይደለ አዎ ተነሳም አሁንም ደወልኩላት በቃ ችግር የለም ችግር የለም